እና ስለማይገባ
ሄሎ እንትን ነበረ መኪና ነበረ
እሺ
የሚሸጥ
እሱ ይዘውልን ይምጣ። መስቀል ስለው ታሰር
እ
ታሰር ብራንቻችን ይዘውልን ይምጡ። የሚሸጥ መኪና ከሆነ
ምን በአንድ ቀን እዛ ማቆም አለብን ግዴታ።
መኪናውን ማየት አለብን። አመን እንዲሸጥ ከሆነ ማየት አለብን።
ቴሌግራም ላይ ልላክልሽ።
አ- እንዛ አይደለም መኪናውን ግዴታ ማየት አለብን።
okay ታይቶ ነው እንትን የሚባለው።
በረት ደውላለች። አናት hello
ለመኪና ይውጣ